ይስጥልኝ። ሪፖርት ነው ባካ የምልወጣው።
ጤና ይስጥልኝ።
ሄሎ ሄሎ።
ሁሉስ አቤት አቤት። ማታ አራት ሺህ ብር ከ wallet ኤ ወደ ቴሌ ብር account አውጥቼ ነበረ።
አልገባለሁትም።
አልገባም። አዎ እንትኑ transaction ላይ successful ይላል። ግን ወደ ታሪክ account- ላይ ያልገባለሁትን ፎቶ ያንሱና በቴሌግራማችን ይላኩልን።
እሺ እሺ። በ- በጠቃላይ ሁለት ሁለት ሺህ ብር አውጥቼ አራት አዎ።
ሺህ ብሩ ሳወጣው አራት ሺህ ብሩ እንትን ሆኖ ቃል እሱን ፎቶ አንስተው በቴሌግራም ይላኩ። ቁጥራችን የያዙ እኛን የቴሌግራም
እሺ እሺ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት አዎ
እሺ እሺ።